Hello አቤት
ሁለቱም pending ላይ ናቸው። እሺ አረ አልተከፈሉም፣ ተቆርጧላ ሁለቱም ግን ሁለት ነው። አዎ ሁለት ነው፣ ግን አልተከፈለም። pending ላይ ነው።
pending ላይ ነው አዎ ሁለቱም pending ላይ ነው ያለው።
እንዴ እንዴት አይሰራም አሁን እኮ
አይ ይሰራል። ያው ኮዱን ስታስገባው balanced ይሆናል።
እኮ አንዱን ንገርኝ የመጀመሪያውን ንገርኝ እሺ እኮ ለዛ ነው እኮ የምልሽ አሁን ስለወጣብኝ እሺ ቴሌግራም ላይ ልመልሰው። ቴሌግራም ላይ ትልክኛለሽ እልሃለሁ። አሁን ማን በሚል ላክልህ?
ስንታየው እዛው አለ ቴሌግራም ስንታየው አዎ እዛው ራሱ የመጀመሪያውን ላክልህ።
የመጀመሪያውን አሁን ሁለተኛ ላይ ቆረጥኩትን ሳይሆን የመጀመሪያውን ላኪልኝ ልመልሰው እሱ አስር ሰዓት ከሩብ ላይ አስር ሰዓት ከሩብ እና ከሀያ አስር ከሩብ አዎ፣ ላይ ሩብ ላይ ያለውን ላኪልኝ አስር ሰዓት ከሩብ ላይ የሚሆን ቴሌግራም ላይ እልክልሃለሁ። እሺ እሺ እሺ